ሄሎ ሄሎ
ሄሎ ሄሎ ሰላም ጤና ይስጥልን። ቤት ቤት
ሰላም ነው።
አለን ምን ነበረ?
በእናትሽ ትናንት ማታ ከቴሌብር መቶ ብር ልኬ ወራ ቤት ቤት account ምን ምን አልሽኝ?
ከቴሌብር መቶ ብር አውጥቼ ትናንትና ማታ ወደ ቤት ቤት account transfer አደረኩ።
እሺ
ቴሌብሩ message ልኮልኛል። እንደወጣ እሺ፣ ማለት ነው።
አንዴ መስመር ላይ ቤት account ጠብቀኝ።
አልገባኝም።
deposit ነው ያደረከው?
deposit ነው ያደረኩት። አዎ እ፣ ቴሌግራም ይልካልናል text ኡን
ቴሌግራም በስልኬ ቴሌግራም ሲሄደው